ጤናስጥልኝ ጄሲ የበራ መረጃ ማዕከል እባክዎስ ምረዱት?
ወደ ቤላሩስ እንድታይልኝ ፈልጌ ነበር።
ቤላሩስ አዎ መቼ መቼ እንዳለ ማለት ነው።
ሂድ የለዎት እርስዎ ለመቼ ነው መሄድ የፈለጉት?
እ
መ- መቼ ነው መሄድ የፈለጉት ቀኑ?
እዚህ ወር ውስጥ እኔማ
እሺ እያየሁልዎት እሺ።
እሺ ደርሶ መልስ ነውስ መሄጃ ብቻ ነው የፈለጉት?
ደርሶ መለስ
እሺ መሄድ
እ
እዛ ምን ያህል ጊዜ ነው የሚቆዩት?
ላት ወር ለአስር ወር
አስር ወር
አስር ወር
እሺ በኦገስት ሰላሳ አንድ ሂደው
እሺ ከአስር ወር በኋላ ነው ማለት ነው የሚመለሱት?
አ አ እሺ እንደዛ ሊሄዱት እያየሁልዎት እሺ ይቅርታ መስመር ሲያስቆየዎት ዝቅተኛውን ዋ- ዋጋ ነው የምነግረዎት አሁን ዝቅተኛ ዋጋ በ Fly ላይ ዱባይ ነው ሀያ ስምንት ሰዓት የሚፈጅ በረራ ሲሆን አንድ stop ዱ- ዱባይ ላይ ያለው